Hello. Hello. አቤት
በራዱ ነኝ።
ጤና ይስጥልኝ። ከቤት ቤት ነው የምትደውሉት?
ከቤት ቤት ረዱ ነኝ።
እሺ ቴሌግራም ላይ ካሽ- ያለው ነበር የለም። ዮናስ አዳማ አስራ ሁለት የሚል ቤት እ፣ ካይረን ላይ የለም። እሺ
ዮናስ አዳማ የሚል አስራ አስራ ሁለት ጊዜ ሁለት የለም። አዎ ዮናስ አዳማ አንድና ሁለት ነው ያለው።
OK እሺ፣ ወይ በሁለት ሊሆን ይችላል። ሊ- sales limit ስለዘጋብን አንደኛው ላይ እኮ አንደኛው የትኛው እንደሆነ እ፣ እንትን በልና አሳውቀን። እሺ
እሺ፣ እሺ።
እሺ እሺ